Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ ዶንኪ ቲዩብ?
አዎ ዶንኪ ቲዩብ ነው።
ከዶንኪ ቲዩብ ጋር አብሮ ለመስራት የሚል form እየሞላሁኝ ነበር እና እሺ ዘጠነኛው እንትን ላይ ስደርስ portfolio የሚለው ላይ እኔ በ driving ነው የሞላሁት እና driver
እሺ እና እዛ ላይ ምን ላስገባ እችላለሁ? Portfolio link የሚለው ላይ
አስገብተው submit ብለው ከሆነ ችግር የለውም አይ ይደወልልዎታል።
አላልኩትም፣ ግን አላሳልፍ አለኝ። ከዛ በኋላ ዘጠነኛው ምንድን ነው ነጥብ ላይ የሚለው ስደርስ ቀጣይ step?
በቃ portfolio link የሚለው ላይ ከደረሰ በኋላ ከዛ በቃ ይሄን ሙላ ነው የሚለኝ። ላልፈው ስል ግን አላሳልፍም አለኝ። ወደሚቀጥለው
እሺ ወይኔ ልመዝግቦት እዚህ
እሺ፣ ስሞት ማልበል ሄሎ ይኸኛው- ይኸኛው።
ሄሎ አይሰማም? ሄሎ